ሰላም ጤና ይስጥልን።
አብሮሽ ትልቅ ቤት ቤት ነው
cash out ለማድረግ ነበር።
እ cash out cash out cash out አድርገህ ነው ወይስ ለማድረግ ለማድረግ ነው። አንድ ጨዋታ ይቀራል።
እኮ ትችላለህ። ትኬቱን እ በወረቀት ነው የቆረጥከው? በ account ነው።
በአካ በአካውን በ account ከሆነ ጨዋታውን my bets ላይ ታገኘዋለህ። ጨዋታውን my bets ላይ ታገኘዋለህ።
እኮ ዛሬ ታዲያ ምን ነው ያለው?
ጨዋታው cash out- በታች ቆይ ልንገርህ ነው ከ- ከጨዋታው በታች እ cash out የሚል አላመጣልህም?
ከጨዋታው በታች እ
እሺ፣ አላየሁትም ግን ሞክሬ ይኸውና ከታች cash out የሚል ይመጣል። cash out የሚሰጥ ከሆነ cash out ድርድር አይደለ? ያው አዎ።
advantage ስለሆነ የሁለታችሁንም advantage የጠበቀ ነው። so አንዳንዴ cash out የማይልም ሊሆን ይችላል። እና check አድርገው።
እና ጨዋታዎቹንም አላረምኩም የትላንትና ነው ማለት ነው።
ያልታረመ ከሆነ cashier code ንገረኝ።
እሺ መልስ የሚገርሰ
እሺ